ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ጤና ይስጥልኝ ብር እንትን አድርጌ ነበር ቆርጦ አላስገባልኝ
ቴሌግራም ላይ ልከዋል
እ?
ቴሌግራም ላይ ልከዋል
Okay በየትኛው ልልከው
አዎ ምንድን ነው withdraw ነው deposit ነው
Withdraw
እሺ ከ transaction history ላይ ያልገባለትን ፎቶ ያነሱና አዎ።
በቴሌግራም ይልኩልናል
ኦኬ በቴሌግራም ኦኬ እሺ አዎ ቁጥር የያዘኛ እኔ ቴሌግራም
አ፣ በዚህ ቁጥር
አይ ቁጥር የያዘኛ እኔ ቴሌግራም ቁጥር
ያንቺን
አዎ የእኛ እኔ እናንተን?
ቴሌግራም
ኦኬ እዛ ጋር በዛ በእንትን የሚመጣልን አይደለም ሁሉ ጥያቄ በሁሉ ስፖርት የሚለው ዌብሳይቱ ላይ የሚመጣው
ሁሉ ስፖርት የሚለው ቴሌግራማችሁ
ሁሉ ስፖርት support team አዎ
አዎ በዛ ልትሻለሽ እሺ እሺ